ጤና ይስጥልኝ ሁሉ ስፖርት ነው ባክነው
deposit ለማድረግ ፈልጌ ነበር እና እዛ ላይ አማራጮች የሉም ብዙ deposit ማድረጊያ
አዎ ትንሽ technical የሆነ ችግር ገጥሞን ነው አሁን በሚነግሮት መሰረት ማድረግ ይችላሉ
okay ምን ነበረ
ቁጥር እነግሮታለሁ ወደዛ ቁጥር deposit ያረጉና ከዛ በቴሌግራም ይልኩልናል ደረሰኙን ማለት ነው okay እንደዛ ነው አይ የሚፈልግ ሰው አለ እና እኔ እንኳን አለኝ እዛ ላይ አሁን ደውዬልሽ ነበር withdraw ብዬ እንደውም
እሺ
ስለዚህ ደውለው ነው deposit ማድረግ የምንችለው ይደውሉና ስልኩን እንሰጣቸዋለን deposit የሚያደርጉበትን ደረሰኙን በቴሌግራም ይልኩልናል በቃ እሺ እሺ